እንትኑን ሁሉ ስፖርት ዝውውሮች ገብቼ ቅርንጫፍ የሚለውን ነክቼ ወደ ባንክ የሚለውን ቅርንጫፍ አይደለም ባንክ የሚለው ነው የሚነኩት እኮ ባንክ ዝውውሮች የሚለውን አ
እሱን ነካው። ከዛ እንትኖቹ እንዳለ ብዙ መጡ። አዎ፣ pending ምናምን ምናምን የሚል እኮ እሱ የገንዘብ መጠኑን ያውቁታል ያልገባሎትን
አ እሱም ፎቶ አንስተህ ይላኩልን ልኬዋለሁ። አንድ ሺህ አንድ መቶ ብር ነው የሚለው
ማልበል ስሙት
እ ስሙት ታዬ።
ማልበል እ፣ ቴሌግራም ነው አ
አያሌው በየነ
እሺ አያሌው በየሁሉ ስፖርት ስልኮትን ይንገሩኝ
ዜሮ ዘጠኝ እሺ
ሰማ- ሰማንያ ሶስት ሰማንያ ሶስት ሰላሳ ሶስት እሺ
ዜሮ አራት ሰማንያ አራት
ቢስተካከል እናስ- እናሳውቆታለን
እሺ